ጤና ይስጥልን ቤስት ቤት ነው የምንረዳው።
አብሮ ይስጥልን። ሁለት ሺህ አምስት መቶ ብር withdraw አድርጌ ነበር። ወደ account አልገባም እስካሁን።
በዚህ ስልክ ነው
ወደ account ነው ያደረኩት።
እኮ የቤስት ቤት ስልክ ይሄ ነው።
አዎ እሺ፣ አንዴ ደቂቃ
መልስ
ኮፒ ማድረግ አይቻልም። የላቀው
ተበላሽቶ ኮፒ ማድረግ
ሁለት ሺህ አምስት መቶ ብር ነው ያልከኝ?
አዎ እሺ process ላይ ነው። ለቻፓ ሳውቅልሃለሁ። አሁን ይገባልሃል። እሺ ጠብቀው ትንሽ።
እሺ፣ መልካም ቀን። እሺ እሺ